Hello ጤና ይስጥልኝ ታዲያ ለአምቡላንስ በእኮ ምን ልርዳዎ? Hello hello ጤና ይስጥልኝ hello
እንዴት ነው?
እግዚአብሔር ይመስገን ተድላ አምቡላንስ እባክዎ ምን ልርዳዎ?
እህ?
ተድላ አምቡላንስ እባክዎ ምን ልርዳዎ ምን ልርዳዎ?
እሺ
ምን ፈልገው ነው የደወሉት? ሄሎ